ሄሎ ያስጥልኝ Chapa
ጤና ይስጥልኝ። ትናንትና ወደ አንድ ሰዓት ተኩል አካባቢ ከቫሞስ ወደ ቴሌብር ብር ልኬ ነበር።
እሺ የቴሌ ብር ስልክ ቁጥር ትነግሩኛል?
የቴሌብር ምን?
የቴሌ ብር ስልክ ቁጥር
የቴሌብር ስልክ ቁጥር ሀምሳ አምስት ሰላሳ ሶስት ሀምሳ አምስት ሰላሳ ሶስት ሀምሳ አምስት
ድጋሜ ሀምሳ አምስት እሺ
ከዛ ዜሮ ስድስት
ዜሮ ስድስት
መጨረሻ
ከባሙስ ወደ እኛ አልመጣም። ከየት ነው ይሄንን ስልክ እ፣ ያገኙት? መጀመሪያ
የትኛው
አሁን ወደ እኛ የደወሉበትን ስልክ
ቴሌብር ጋር
ቴሌብሮች ጋር ነው የደወሉት።
አ፣
ከኛ- ከቫሞስ ወደ እኛ ወድ- እ፣ በ Chapa በኩል ስለመለሰ ቫሞሶች እኛ አሁን- ጋር ይደውሉ approve ያስደረጉ እሺ። ቫሞሶች ጋር ይደውሉ፣ ቫሞሶች ጋር ይደውሉ። ወደ እኛ አልመጣም።
እና የቫሞሶች ጋር እዚህ ጋር ከእጅ ጋር ያለው ስልክ ቁጥር አይሰራም። ሌላ አላቸው እንደ አጭር ቁጥር
ቁጥር የላቸውም። አጭር ቁጥር እ? ሌላ ስልክ ቁጥር የላቸውም።
አዎ ሌላ የላቸውም።
okay፣ አይ እንደነ ልክ እንደ እነሱም አጭር ቁጥር ካላቸው ብዬ ነበር።
አይ የላቸውም። በዜሮ ዘጠኝ ሰባ አራት
እሱን አለ።
በቃ እሱ ነው ያለን እኛ ጋር
አመሰግናለሁ። መልካም ቀን።
እሺ መልካም